ሰላም ጤና ሽፕ ባክ እንደው
ሰላም አልሽ?
ሰላም አለን።
ትላንትና ኦርደር አድርጌ ነበረ ከምሳ በፊት እ በዚህ ቁጥር
አዎ
እሺ
እና ምንድን ነው ለዛሬ ነው አይደል? እኔ ይመጣልኝ ትላንት ከዘዝኩኝ
ባርች ነው የሚለው አይደል?
አዎ
ሽንኩርትና ድንች ድንች።
chat group ላይ አዎ
okay። እዚህ ጋር driver assign ተደርጓል። ይመጣሉት ይችላል ዛሬ እንደወጣ አያሳይም፣ ግን assign ተደርጓል driver ኡ።
ያው ዛሬ ካልመጣ እኔ ነገ አንድ ያው ሁላችንም አንድ ላይ ስለሆን ስራ ስለምንገባ አዎ እና ነገ መውሰድ ስለማልችል ነው።
ዛሬ ነው መቀበል የሚችሉት።
አዎ ዛሬ ረፍት ስለመሆን ነው ትላንት order ያደረኩት።
እሺ አሳውቅሎታለሁ።
እሺ ይታወቅልሽ